አቤት hello። አዎ ስልኮት አቤት አቤት ላንሴት ነው። አቤት ምን ልርዳዎት?
እ አቤት ምን ልርዳዎት?
ገባኝ እኮ missed call አይቼ ነው።
እሺ ምን ነበረ?
ወደ መብራት ኃይል አካባቢ ነው ይህ መብራት ኃይል አይደለም።
ነው። እሺ ሜክሲኮ አካባቢ ሰንጋተራ ጎማ ቁጠባን ካወቁት እዛ አካባቢ ነው። ላንሴት ብሔራዊ ሆስፒታል ይባላል።
አሀ እሺ
ለመምጣት ከፈለጉ ጎማ ቁጠባ ጤና ሚኒስቴር አጠገብ ነው።
እሺ
እሺ እሺ እሺ አመሰግናለሁ። እሺ እሺ እሺ